ሄሎ
hello፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ረቂቅ ከችፕችፕ ነበር የምንደውለው።
እሺ ችፕችፕ ላይ አሁን ላይ እየተጠቀሙ አይደለም፣ አቁመዋል። እና ምን ተፈጥሮ ነው ምን መስተካከል አለበት የሚለውን ላወራዎች ነበር የደወልኩት።
አበዛችሁ። ሰውን ሰው በዛ።
አበዛችሁ። በጣም ይመጣል እ?
አሁን ላይ ስድስት አድርገናል maximum። እሱን አስታውቀዋል።
አውቄያለሁ፣ እከታተላለሁ። ግን ብዙ ነው። ጥሩ ነበር። በጣም አስይዤ ነበር የምጠቀመው ግን ስለዚህ ብዙ ነው የምልሽ። አምስት ራሱ አንድ አይተም አንዳንድ አይተም አለ ሶስት ሆኖ አምስት የምታረጉት ኦኬ እሱን ራሱ በቃ እንትኑን ከመፈለግ አንጻር ሌላ ሰው እንትን እያለን ምናምን ነበር እና
okay። ስንት ቢሆን ይመቸውታል እርሶ ለአጠቃቀም ምቹ ጥሩ የሚሆን?
ነው እንደው ሶስት ነው።
እናንተ በጣም ማጥበብ ባትችሉ ከ- ሶስት ጥሩ ነው እንደኔ እ፣ okay።
ደግሞ የግድ እኔን ይመቸኝም ሳይሆን ሶስት አራት እ፣ እንትን ግን ሰባት ስትሆኝ አስበሽ እም፣ ይቅርታ ሌላስ complain አለዎት?
ሌላ complain አይ እውነት ለመናገር የለም። አንዴ ነው እንትንም ያለ የመጣው ይገጥማል በሚል አልፌዋለሁ። የማይሆን ቲማቲም የመጨረሻው ነው። ከመጨረሻው ካልዘዝኩት አንድ በፊት የማይሆን የማይሆን እቃው ተቀይሮ ነበር። ግን እህም፣ እንደዛ መደምደም ይከብዳል። ቀደም ያለው ጥሩ ስለነበር በአንዴ complain ማድረጉ ብዙ እንትን አይደለም።
ኦኬ የሰው ብዛት ነው። ይህን ካስተካከላችሁ እንደ ድሮ active እንሆናለን።
okay እሺ። የሰው ብዛቱን እስኪ አሳውቅሎታለሁ። ሁሉም ያው ነገር እየተሰራበት ነው። አሁን ብዙ ነገር እየተስተካከለ ነው። አይጥፉ፣ check ያድርጉ።
መልካም thank you so much እሺ መልካም ቀን ይሁንልዎት።
እኔ ላይ